እውነት አሁን check አድርጌው አልቆ ነው የሚሆነው።
ሄሎ
ሄሎ እንቁ ወይ ስንት ብር ነው የነበረው?
ምን አሁንማ ጨረስኩት። ሀብታ
ጨረስከው?
አዎ ምንም ምንም ያለውን ብር እኮ ምንም ነገር አ- እንትን አይልም አያወጣም እኮ ምንም ያለ ያለውን ብር ብር ማንቀሳቀሰው እንዴ አሁን ናዊን withdrawal እና withdrawal ብለሽ ልትጠይቂኝ ነው አይደለ? እኔ እሱ ጠፍቶኝ ነው።
አይደለም።
እ።
አይ አይደለም፣ እኔ እንደዛ አይደለም።
አያወጣም በቃ ምንም አይነት ብር አያወጣልኝም። ትናንትና በ voucher እምቢ አለኝ፣ በሳንቲም ቢ ተጠቀምኩኝ። ዛሬ ደግሞ በሳንቲም ቢና በ voucher እምቢ ሲለኝ በቻፓ ተጠቀምኩ። አሁን ሶስቱም እምቢ እስካሁን አይሰራም።
ምንድን ነው የሚለው እንደባለፈው?
አሁን ኢንቫሊድ ኢንቫሊድ?
amount ነው የሚለው። አዎ
እሺ በቃ እሺ። ዳሚላ እሺ እ